pelo que ከብስቤት ምንድዶ
አብሮ ይስጥልን። ትናንት አንድ ሺህ ብር እንትን ብዬ ዊዝድሮ ብዬ አልክባልኝ
እሺ፣ በስልክ ቁጥር ነው አይደለም ሀያ ሶስት ሰማንያ አንድ አስራ ዘጠኝ ዘጠና ሁለት
እሺ፣ ቆይ አንዴ
ወደ ሲቪ ነው ይላል።
እሺ፣ ስልክ ቁጥሩን ይደግሙልኛል። ዜሮ ዘጠኝ
ሀያ ሶስት እሺ፣ ሰማንያ አንድ እሺ፣ አስራ ዘጠኝ ዘጠና ሁለት ወደ ሲቪ ነው የላኩት
እሺ። ስንት ብር ነው ያሉ?
እ ስንት ብር ነው?
አንድ ሺህ ብር ነው እንትን ያልኩት።
እሺ፣ አንዴ መስመር ላይ ጠብቁኝ። እሺ፣ process ላይ ነው ይገባሉታል።
እ process ላይ ነው ይገባሉታል እኮ ለዛሬ ድረስ
እኮ እኛ ሳውቀናቸው አለቻፓ እያስገቡ ነው ይገባሉታል። እሺ፣ መልካም ቀን።